ጤና ይስጥልኝ Donkey Tube
hello አቤት
hello፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን እንዴት ነሽ?
እግዚአብሔር ይመስገን። check ማድረግ ፈልጌ ነበር። ቲኬቱን በር ላይ እናገኛለን እንዴ? የዛኑ ቀን ከዘጠኝ ሰዓት በፊት ከዘጠኝ ሰዓት ድረስ ይሸጣል። አዎ okay። ስንት ሰዓት ነው ፕሮግራሙ ሚጀምረው?
አስራ አንድ ሰዓት
አስራ አንድ ሰዓት እሺ።
አዎ።
ምን ያህል ስንት ብር ነው ቲኬቱ?
VIP አንድ ሺ normal አራት መቶ
VIP አለው። okay አዎ okay። እሺ እሺ። Thank you.
እሺ እናቴ እሺ